ስንት ታሰጭኛለሽ? በቃ ሲመጣ እባክዎ ምንድነው? ሄላ ሄሎ ሄሎ፣ አቤት።
ጤና ይስጥልኝ።
ሰላም አብሮ ይስጥልን።
እ፣ አሁን ደውለን ነበረ ፍሬ ቤቲ ምናምን እ፣ አንድ order አስተካክሉ ብለሽን እሺ፣ ላክ ነው። እስኪ check አድርጊለ
ቤቲ ቤቲ በሚል ነው።
ፍሬ ቤቲ okay፣ የፍሬ order ማለት ነው። ፍሬ admin የሆነችበት እ፣ አ ድንች ነበር ያልሞላ፣ ያልሞላው አዎ።
ሞልቷል። አሁን አራት ሰው ሆኖ ነገ ይመጣልዎታል ሙሉ product ኡ።
በቃ ተስተካክሏል ማለት ነው።
ያው ተስተካክሏል፣ ሁሉም በቃ completed ሆኗል። ጥሩ።
እናመሰግናለን።
እሺ፣ መልካም ቀን ይሆንልዎት። እሺ።
አሜን። በቃ